ለሰላም ጤና ይስጥልን ቤስት ቤት
እንትን ነበር online account ነበረኝ እና password ኡን ማራስ አልቻልኩም። forget ስለው ደግሞ ያው ሌላ password ይሰጠኛል። አያስገባኝም፣ ግን
በዛ password አያስገባህም።
አያስገባኝም የሚመስለኝ password አያስገባኝም።
እኮ password ኡ እንዴት ነው የምታስገባው?
አዲስ ይመስለኝ አላ አዲሱን ሲላክልኝ እሱን አስገባለሁ።
ኮፒ ፔስት አድርገው።
ኮፒ ፔስት አዎ። እሺ፣ አባ ስለደወልኩ ነው።